ሄሎ ሰላም ጤና ይስጥልን ችግችግ ጤና ይስጥልን አብሮ ይስጥልን ሰላም
ባለፈው ደውዬ ነበረ እሺ
አይሻ እና ሚሚ ግሩፕ ማለት ነው ብር በሰባ ሁለት ሰዓት ይመለሳል ብላችሁ እስካሁን አልተመለሰም ምን fail ሆኖ ሆኗል ብለሽ ማለት ነው okay ቅዳሜና እሑድ ስለነበረ ነው ዛሬ ይመለስልዎታል
okay ቅዳሜና እሑድ አትሰሩም አዎ እሺ አይ አሁን መልሱልንና እንድንልክ ማለት ነው አዎ አይ ይመለሳል አሁን አዎ ዛሬ ይመለስልዎታል እሺ እሺ እናመሰግናለን እሺ መልካም ቀን